ጤና ይስጥልኝ። ምሽት ቤት ይወራል።
ደረሰሽ አይደል? በቴሌግራም አሁን
መልከህ ነበር።
ቫላንሱን ስክሪንሾት በቴሌግራም ላክልኝ ብለሽ ነበር።
ማን የሚል ስም ነበር ያወራል?
አብዲጌት አብዲጌት። አሁን አሁን አውርቻት ነበር። እኔ እንግዲህ ስቶኝ ሊሆን እኔ ያን አይደለም። እሺ አብዲጌት ነው ያልከኝ? እሺ አንዴ አሁን ሀይ ትለኛለህ ወይ ከላይ እንዲመጣልኝ?
እሺ ያው ቆይ እሷ አትዘጋው በለኝ። እሺ ዳራ ትንሽ ስለሚያስቸግር ነው። ቆያ እሺ እሺ እሺ አብዲ እሺ ረዱ ወታለች። እሺ ሰው ምን ነበረ? ምን ሆኖብህ ነው?
ኢንቫድ አማውንት እያለ ዊዝድሮ ማድረግ አልቻልኩም።
ብዙ ብር አወጣህ እንዴ በዚህ ሳምንት?
አረ ሲጀመር በዚህ አካውንት ከሳምንት በላይ ሆኖኛል ተጫውቼበት አላውቅም።
እና ያው እና upgrade ካስፈለገው እናስደርግልሃለን። እሺ እም፣ upgrade የሚያስፈልገው ከሆነ አድረስ እናስደርግልሃለን።
አዎ ትንሽ ጠብቅ።
ቢደውልልኝ ደስ ይለኛል።
እሺ እሺ አብዲ፣ እሺ እሺ